ሰላም ጤና ይስጥልኝ ሴት
ጤና ይስጥልኝ አብሮ ይስጥልን።
እንትን ዘነብ ችፕችፕ እና እሺ ምን ነበር ያዘዙት?
ስንት ሰዓት ነው የሚደርሱት? ወደ ወሎ ሰፈር አካባቢ ነው።
እ መቼ ነበር ያዘዙት?
ትላንት ሰዓት
እስኪ check ላድርግልዎት። ስልክዎትን ይንገሩኝ።
ዜሮ ዘጠኝ አስራ አንድ እሺ
ሀያ ሶስት እሺ
ሰባ አንድ እሺ
ዘጠና አምስት ወይ ልደውልላቸው እንዴ ነው ቁጥር ከሰጠች እሺ ቆይ አንዴ check አድርጌ ልንገሮት የ driver ስልክ እሺ አ
እሺ
እሺ
እ ድንችም አዘዋል አይደለ?
ልክ ነው ድንችና ቲማቲም አ ልንገሮት እሺ የ driver ስልክ እሺ 097 እ 72 ሰባ 08 85
ዜሮ ስምንት 08 85
ሰማንያ አምስት እሺ ማን ልበለው ሚ- ሚኪያስ ሚኪያስ እሺ እሺ እሺ thanks አመሰግናለሁ እሺ ችግር የለም